Hello ሰላም ጤና ይስጥልን። አሜን ሞባይል ጤና- technician
ጤና ይስጥልኝ።
አብሮ ይስጥልን። እንዴት ዋልክ?
አለን ሰላም ነው።
እግዚአብሔር ይመስገን። ዊንታ እባላለሁ ከዊፕላስ Solution ቴክኖሎጂ ነበር ምደውልልህ እሺ እ ድርጅታችን ዊፕላስ Solution ሰላሳ ሰባት እና ከዛ በላይ የሚሆኑ service ኦችን ይዞ ወደ ገበያ መጥቶ ነበረ እሺ እና ከዛ ውስጥ አንዱ ሞባይል technician ኦችንም ያካትታል እና Okay አንተም application ኡን በመጠቀም በነጻ የዚህ እሺ።
አገልግሎት ሰጪ እንደሆንክ register እንድታደርግ ልጋብዝህ ነበር።
ይቻላል፣ ችግር የለም።
እሺ አመሰግናለሁ። link ኡን በዚህ ቴሌግራም ቻናል ላይ ላክልህ።
ይቻላል፣ ይቻላል።
እሺ እሺ እሺ
ስለመጣን አይደል